ጤና ይስጥልኝ ጊዜ ኢትዮጵያ የደነኝ እባክዎት ምን ልርዳዎት?
ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ጠዋትም ደውልሽ ነበር።
ይቅርታ ላይክችን ሎጭ ቃል ትንሽ ሀይም አንታሮ በማባቸው
መሰላት መሰላት ናቸው ይባላልበት አይሰማም ይሰማል አሁን ይሰማል ሀረፍ ስልሳ አንታሮ ነበረ ጠዋት ማሽ በላቸው አስተካከልኝ ነው ማሽ ተስቶ ይባል ተብየራ እሺ በደወሉ ስልክ ነው የተዘጋው በደወሉ ስልክ ነው የተዘጋው ወይስ ሌላ?
በስልካው በዚህ ስልክ ነው እሺ ሌሎች እሺ እሺ ሬስቶራንት ነው ድርጅት ሬስቶራንት አዎ ታይ ታይ ምክንያቱም ሲስተም ላይ እንደማየው ከሆነ ስንዝግቡ ወደ ጥገና ተሄዷል። ምናልባት ያልመጡት ከሆነ ባቡሪ ጋር ራሳቸው ቀሩ ወይ ሆኖ ይሆናል ለመጡት የጥገና ባለሙያዎች ባለሙያዎቹ ስር ላይ ይሆናሉ።
አይ ምናልባት ወይ ሆኖ ይሆናል ለመጡት ገና ስንዘገቡ አንድ ሰዓት አልወጡም አዎ ቅድሞ ሁሉ ስራ ይበላል እና ወደ ባችን አሁን ስንዘገቡ ስም አንድ ሰዓት አልወጡም ገና ነው። ያው ለደቡብ ድራም ያለ እናስተላልፋለን። ረፋ ሆኖ ይሆናል ለመጡት አሁን የመረጡት ነገር አለ